ሄሎ ጤና ይስጥልኝ።
አቤት
እ echocardiography አላችሁ እንዴ?
አለን። ዛሬ ግን የሉም።
መቼ ምን ያለው?
እሳቸው ያሉት ማክሰኞና ሐሙስ ነው።
ማክሰኞና እ ሐሙስ?
ዛሬ ቆይ ዛሬ እስከ አስር ተኩል ይደርሳሉ።
አዎ አምቡላንስ አላችሁ?
አለን። አዎ
እሺ ስንት ነው አጠቃላይ? የኛ ያለነው የካቲት ነን።
ከየካቲት ወዴት ነው? ወደኛ።
ወደ እናንተ አ- እሺ ቆይ አንድ ጊዜ ስልክ በዚሁ መልሰን እንደውልላችሁ።
አዎ አዎ እሺ እሺ እሺ